Hello, can you hear me?
hello hello hello፣ ይሰማል።
አ፣ ቦታ እንትን ለማለት ነበር እዚህ
ለ stand up comedy ነው።
አ፣ ድሬዳዋ ማለት ነው።
እሺ፣ አሁን ተመዝግቦ ቦታ የያዙና ትኬቱን ገ- ከጠዋት ጀምሮ እዛው ያገኛሉ በቦታው።
አ፣ ይሄ ስንት ሰዓት ላይ እሺ፣ ስሞትም አልበል ስንታየው ጌትነት
እንዳለ ጌትነት ስንታየው ስንታየው ስንታየው። Okay፣ አ፣
እሺ፣ ስንታየው። እሺ፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ዘጠና አራት
እሺ፣